ሄሎ
አቤት ሰላም ጤና ይስጥልኝ ጤና ይስጥልኝ።
ኢትዮ ቺክን ነው የደወልከው
አዎ ለሚ ግርማ እባላለሁ።
ለሚ አዎ
እሺ ከየት ነው ከምዕራብ ወለጋ ከግንቢ ነው የምደውልልህ።
ለሚ ማን ነበር ያልከኝ ለሚ ግርማ ግርማ ግንቢ እሺ እና ባለፈው ጊዜ ጫጩት አዝዣት ነበር ሶስት ሺህ ጫጩት እሺ
አልመጡልኝም እስካሁን ትንሽ ቆዩብኝ።
መቼ ነበር ያዘዝከው ከስንት ጊዜ በፊት
ያዘዝኩት ሁለት ወር ሆኖታል።
ሁለት ወር በፊት ስንት ነበር ያዘዝከው ብዛት ብዛት ሶስት ሺህ
ከዶክተሩ ጋር ተነጋግረሃል
አዎ ትንሽ ዶክተሩ ስልክ አይነና ስልክ ስላላነ- ስላላነሳልኝ ነው የደወልኩት።
ስልክ አነሳለም እሱ
አዎ በ- በብዛት አያነሳም ትመጣለች ስለዚህ ምናምን ነው የምለው ዶክተር ማ ዶክተር ይባ
እሱን ቅሬታ ሊያዝልህ ወይስ
እሱም እንደ ቅሬታ ባቲዝም እሺ
ጫጭቶቹ መቼ እንደሚመጡልኝ ብቻ እንድታረቅልኝ ነው ፈልግ አሁን ነው። እ?
የጫጭቶቹ ቆይታ ነው አይደል?
አዎ ስልክህን ንገረኝ ምክንያቱም ዜሮ ዘጠኝ ስልኬ ዜሮ ዘጠኝ እህ ሀምሳ ሶስት እህ
ሰባ አንድ እህ ዘጠና ሰባት አስራ አራት
እሺ አመሰግናለሁ። ጉዳዩን ለሚመለከተው department አስተላልፋለሁኝ። ምን ላይ እንደደረሰም እ፣ ከሁለት ቀን በኋላ ደውዬ አሳውቅሃለሁ።
እሺ ያዘዝኩበት ቀን ልንገርህ እሺ እ፣ አስራ አምስት ስምንተኛ ወር ውስጥ ነበር ሁለት ሺ አራት
እህ በአስራ አምስት ቀን ነበር።
እሺ እሺ
እሺ በቃ አመሰግናለሁ።